hello ጤና ይስጥልኝ መታገዝ ቴሌዊ
እሺ አመሰግናለሁ። እንትኑን ወደ coin ኡን ወደ ቲኬት መቀየር ፈልጋለሁ።
እሺ መስመር ላይ ጠብቁኝ።
እሺ
ኮድ ይንገሩኝ። ዜሮ ዘጠኝ
ስልክ ቁጥርን አዎ ዜሮ ዘጠኝ አስራ አራት እሺ አስራ አምስት እሺ ዘጠና አንድ አስራ አምስት
coin ያሉ ቀይር ይሉታል ተቀይሮሉታል።
እሺ አስራ ሶስት አሎት አሁን አስራ ሶስት አሎት ይጥ- አስራ ሶስት አሎት ይጠቀሙበት።
እሺ በተጨማሪ ደግሞ ማለት ነው እሺ
ደጋግሜ እናንተ ከምንጠየቅ በራሳችን ለመቀየር system ኡ ብትነግሩ አሪፍ ነው።
አ፣ ጥሩ ነው። ግን ያው ለጊዜው እኛ ነን ይሄን ማድረግ የምንችለው። እሺ ለሌላ ጊዜ እኛ እናደርግ ይስተካከላል።
እሺ እሺ መልካም ጊዜ።
እሺ አመሰግናለሁ።
አሜን።